ያደረገ ነው እያደረገ ነው መሰለኝ። ያ
ሄሎ ሄሎ፣ ሄሎ ሊዲያ ሰላም ነው?
እግዚአብሔር ይመስገን።
እ፣ ነገ interview አላችሁ? እሺ
ስንት ሰዓት ላይ?
እህ እህ እህ።
ስንት ሰዓት?
ሄሎ ሄሎ ይሰማ? ሄሎ
ሄሎ ሊዲያ አይሰማም?
ምን አልከኝ? አልሰማሁም።
ሄሎ፣ ሄሎ
ድምፅሽ ራ- ራቅ ብሎብኛል እና ነገ interview አላችሁ ስምንት ሰዓት ላይ የተፈተናችሁበት በ junior accountant
እም፣ እሺ ስለዚህ ስትመጡ እ፣ ስምንት ሰዓት ላይ ነው የምትመጡበት ሰዓት። ስትመጡ original document ኣችሁን ከን- እ፣ እና እ፣ ኮፒ አድርጋችሁ የቀበሌ ID ም ካላችሁ አብራችሁ እ፣ በጊዜ እንድትገኙ ነገር ስምንት ሰዓት ላይ ነው interview ኣችሁ። እሺ እም፣ እሺ
እንዳትረሺ ያልኩሽን ነገር እ፣ original document ኣችሁንና copy ውን አብራችሁ ከቀበሌ ID ጋር
እም፣ እሺ።
ሰምተኛል።
አዎ ሰምቻለሁ።
በቃ እሺ።